ማበጀት ከጀመሩት ፍቅር ፍቅር ነው። ምንድነው ፈገግታ እንዲያው ለጊዜው ከአንጀት ከጀመሩት ፍቅር ፍቅር ነው። ከአንገት በላይ ስቆ መራቀቅ ባንደበት ሊሆነው አይችልም ለፍቅር መሰረት እኔ እንደምወድሽ ውደጅኝ አንቺም እህ ጋሽዬ ብትያል ፈቅድህም ደርሶ ቢነበረ ፍቅር በመጠኑ ግን እንዳንቺ አይደለም ፍጹም አኳኋኑ